ጤና ይስጥልኝ። ሁሉ ስፖርት ነው ባኮ ምደርደው
አሁን ትኬት ነበረ ቦነስ አልሰጠኝም ነበረ አስር team ቆርጬ ማለት ነው።
እሺ ቁጥሩን
ዞ ሰላሳ ሶስት እሺ
ሰባ ስምንት
እሺ
ዜሮ ሁለት እሺ
መቶ ሰላሳ ስምንት
በኦንላይን ነው።
አዎ እሺ አስተላልፌለታለሁ።
እና ምን ልጠብቅ?
አስተላልፌለታለሁ። መልሱን ስናገኝ እናሳውቆታለን።
እሺ